hello ይመስለኝ ሰላም። አዎ ነኝ።
ከአሪፍ ነው የምደውልሎት። የ deposit ችግር ነግረውን ነበረ፣ አዎ ተስተካክሎሎታል።
እሺ 2X Sport ን account ኦን check ያድርጉ።
እሺ፣ እሺ፣ መልካም ምሽት ይሆንሎት።
እሺ የ- የእንትን sorry hello እሺ፣ እሺ።
እ፣ አይ እ፣ ሰባ ብር ነበር የመጣውና maybe ቆይቶ ይመጣ ይሆን
ምን አሉኝ? አሁን አስተላልፈው ነበር።
ት- ትናንትና የትናንትናው ሀምሳ ሀያ ሀያ ነበር። ሀምሳውን busy ሲለኝ ጊዜ maybe እሺ።
ይዞት እንዲመጣ ብዬ ሁለቴ ነበር በሀያ የሞከርኩትና እሺ፣ ሰባ ብር መጥቶልኛል። ሀያ ግን ቀርታለች እና maybe እንትን ይሄ ቁጥሩ የሚያስፈልግ ከሆነ ልንገርሽ ወይስ ይኖራል system ላይ?
እሺ። ደንበኛችን ያስተላልፉልን፣ ለሚመለከተው አካል አስተላልፍታለሁ።
እሺ thank you አመሰግን።
ቴሌግራም ላይ screenshot ኡን አያስተላልፉልን።
እሺ
እሺ፣ ደንበኛችን መልካም ምሽት ይሆንሎት።